ሄሎ
ሄሎ ጤና ይስጥልኝ።
አወሽ ግምገም ምን ልታዘዝ? ቴሌቪዥን ነው።
ስሞንትን እየተላከ ነበርና በስልክ ቁጥር ማለት እሺ
ብር እየተቆረጠ ነበረ።
እሺ፣ ስልክ ቁጥርሽን ንገሪኝ እና ላቋርጥልሽ። ዜሮ ዘጠኝ
ስንት አምስት እሺ
ዜሮ ስድስት እሺ፣
አስራ ስምንት ሰላሳ አምስት
መስመር ላይ ጠብቂ።
ማለት
አቋርጬዋለሁ ደንበኝነትን።
ነው።
እሺ